Initially? Hello?
హలో ጤና ይስጥልኝ።
ጤና ይስጥልኝ።
ፕሊዝ ምንድነው?
ስቶ ለቤላ አክሲዮን ትሸጣላችሁ?
አዎ አዎ፣ እየሸጥን ነው።
ደብረዘይት ላይ ያለሁት ሊትር ማድረግ የምትችለው እርስ የት አካባቢ ነው?
ደብረዘይት ኦኬ እ ወደ አዲስ አበባ መምጣት አይችሉም ነው?
ማድረግ እችላለሁ ማለት ምንድን ነው real estate ነው ምንድን ነው ያለው ነገር?
construction ወይም sales personኦቻችን እንዲደውሉት ላድርግ።
please በ ደስ ይለኛል በጣም እሺ፣ ስሞትን ማን ልበል።
እኔ እድሜያቸው እሺ፣ ማስታወቂያችንን ከምን ሰምተው ነው?
አ- አሁን እዚህ ቁጭ ብዬ ቲቪ ከፍቼ እየተመሰለ የተለ- ቲቪ ላይ መሰለ ያየሁት።
አ እሺ፣ ትንሽ ከትንሽ ሰዓታት በኋላ ይደውሉታል።
እሺ እሺ፣ አመሰግናለሁ።
እሺ።
እሺ፣ እሺ፣ thank you